Hello ሰላም ጤና ይስጥልን።
ይስጥልን።
ከችፕችፕ ነበር የምደውለው። ሰላማዊት ኖት አይደለ?
አዎ order አድርገው ነበር ትላንት ሎሚ።
አዎ ይቅርታ በጣም እርስዎ group ላይ ፍሬ ህይወት የምትባል customer ኣችን ተቀላቅላ ነበር group ኡን።
አዎ ልክ ነሽ። Text አዎ።
እንደውም አድርጌ ነበር እና active እንትናቹ አይሰራም ይመስለኛል። እዛ ላይ text ኦቹ chatbot ኡ Okay።
ማለት ነው።
Okay በዚህ ስልክ ደውሎ ማሳወቅ ይችላሉ። እና እ፣ አንድ ኪሎ አዛ ነበር። ሌላ location ነው ሌላ ቦታ ነው ያለችው። እና አንድ ኪሎ ሎሚውን ይፈልጉታል እርስዎ?
አ፣ ሌላ ሰው እኔ እንጃ ይፈልጋለ። ሎሚ ትፈልጋላችሁ እንዴ?
ም፣ ዮርዲ ሎሚ ትፈልጋለሽ? አፈልጉ ሎሚ ሎሚ፣ Hello?
ሎሚ። አይ እየጠየኩ ነበረ ሚስ የለም።
የሚፈልግ ከሌለ product ኡን ለ driver ኦች ይመልሱልን። ይቅርታ አንድ ኪሎውን ከውስጥ ላይ አውጥተው እሺ እሺ፣ አንድ እንደሱ ኪሎ አድርሻለሁ።
የእሷን የፍሬ ህይወትን ይመልሱልን አንድ ኪሎውን።
በቃ እሺ፣ ችግር የለውም። አንቺ ትኪ እንትን በያቸው እሺ
እልካለሁ።
እርስዎ ጋር ሲደርስ ሙሉ ነው የሚቀበሉት። አጠቃላይ አምስት ኪሎ አንዱን ኪሎ ቀንሰው ለ driver ኦች ይስጡልን። መልካም ቀን።
እሺ እሺ፣ thank you እናመሰግናለን። እሺ
እሺ